ጤና ይስጥልኝ ቤተሰቤ ዲቦራ ነኝ ከኮምንዶ አዎ ሲስተር ፓስወርድን ረስቼ ፎርጌትን ደግሞ አይሰራም እየሰጠኝ message እየገባልህ አይደለ ገባል እሱን ሳስገባ ደግሞ
እሺ እንትና ደጋግመህ አትሞክረው እሺ አንድ ጊዜ ብቻ ሞክርና ጠብቀው አሁን history ምናምን clear አድርግ ስልክህን refresh አድርገው ነው forget ካልከ በኋላ message እስኪገባልህ ትንሽ ጠብቀው message ገብቶልኛል already እኮ አይ አሁን ድጋሚ refresh አድርገውና ሞክረው ግን እስኪገባልህ ደጋግመህ forget forget አትበለው አንድ ጊዜ በለውና ጠብቀው እስኪልክልህ እሺ